ሄሎ ሄሎ ሄሎ
አይሰማም።
ይሰማል? ምን ይባል?
ቴሌውን አጠቃቀሙን ላውቅ ስለፈለኩኝ
ከበደ ኢንጂነሪንግ መሰለኝ ብሎ ደውሎ አንድ ቁጥር ላይ መመዝገብ ነው። ሶስት ቁጥር ላይ ለመድረስ ሰባት ቁጥር ላይ ቋንቋ መምረጥ
እህ እህ
ስልክ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ አንድ ቁጥር ላይ መመዝገብ
እሺ፣ ጥቅሙ እንዴት ነው?
ጥቅሙ የቴሌቪዥን game ኦችን ሲጫወቱ ሽልማቶች ያገኛሉ። ሽልማቶቹ ላፕቶፕ ከአምስት ሺህ ብር ከአምስት ሺህ ከአምስት መቶ ብር ካርድ ያገኛሉ።
okay፣ እዚህ በ- በተጠ- የተጠየቁትን ጥያቄ በመመለስ ማለት ነው።
አ ሽልማቱ እ፣ ጥያቄና መልሶችን ተጫውቶ ካሸነፉ ትኬት ይሸልሙታል።
እሺ፣ ይህ ምን ምን ምን ጥቂት
ጌም የመጫወቻ በሚያገኙት ትኬቶች እርሶ ድሎትን መሞከር ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ አንድ ቁጥር ላይ ይመዝገቡ፣ ሶስት ቁጥር ላይ ለመጫወት የሚላለ ሰባት ቁጥር ላይ ቋንቋ ይምረጡ።
እሺ፣
ጌሙናይቱ ስልጠ ሌላ ነገር ካለ አስወቁ።
እሺ